ወይ ጄሪ ሰላም ነው እህቴ?
አለ ሰላም ነው።
እንትን ብዥ ብዥ ይላል ኮምፒውተሩ አለ መሰለኝ።
ምን አልሽኝ?
አይ ብዥ ብዥ እያለ ነበረ ኮምፒውተሩ ነው ኬብሉ ነው
አላውቅም። እኔ ምንም አልጫንኩም። አዲስ እዛው አይደለም አንተ?
እዛው ነኝ። ኧረ አዎ፣ OK። አይ የሆነ ሰዓት ላይ እንትን ይል ነበረ ራፕ እንትን ያደርጋል ወደ ወደታች ይል ነበር ነው በቃ ተው፣ አሁን ይኸው አየኸው አሁን እስኪ አ
ለምንድን ነው
እኔ አላውቅም። እስቲ ፋይል ወይ ምናምን ካለ ል delete።
ምናልባት ቫይረስ ምናምን ደግሞ አዎ፣ እስኪ check ታደርገው ነው ትነግረኛለህ?
እሺ በስነ ስርዓት እየሰራ ነበር